ጤና ይስጥልኝ። ሄሎ ቪዛ ሊዲያ ነኝ። የባኮት ምን አይነት የጉዞ መረጃ ደስታዎች?
ካናዳ መሄድ ፈልጌ ነበር።
እሺ፣ ካናዳ በምንድን ነው መሄድ የፈለጉት ደንበኛ?
እም፣ በስራ
እሺ፣ ወረቀትና እስክሪብቶ ከያዙ በመጀመሪያ ስራ ማግኘት ስላለቦት እንዴት ስራ እንደሚያገኙ እነግሮታለሁ። እስክሪብቶና ወረቀት ከያዙ ልንገሮት ይጻፉ።
እሺ፣ ይይዛለሁ። እሺ፣ ንገሪ።
እሺ በመጀመሪያ የሚያደርጉት job bank ብለው search ያደርጋሉ። ጆብ ጆብ ባንክ ምን?
ባንክ እም፣
ከዛ በመቀጠል advanced የሚል ይመጣሉ